አሜን የሆነውና የታመነው ምስክር እንዲህ ይላል። ራእይ ዮሐንስ ምዕራፍ 3 ቁጥር 14።
ማልደራደርበት ማልቀብረው እውነት አንገት የማያስደፋኝ የማላፍርበት ኢየሱስ የሚለው ስም እስትንፋሴ ነው። እውነቱ ይሄው ነው። ማልደራደርበት ማልቀብረው እውነት አንገት የማያስደፋኝ የማላፍርበት ኢየሱስ የሚለው ስም እስትንፋሴ ነው። እውነቱ ይሄው ነው። በሰባቱ መቅረዞች ተገልጠ ያየንህ የሞትና የሕይወት መክፈቻ ጨብጥ ያለና የምትኖር የትውልድ ሁሉ ቤዛ ኢየሱስ የሚለው ስም ስንቱን በፍቅር በዛ
አሜን የሆነው እንዲህ ይላል። አሜን የሆነው አሜን አልፋው ኦሜጋ ለዘላለም እንደኔ የሚያድን
ማልደራደርበት ማልከብረው እውነት አንገት የማያስደፋኝ የማላፍርበት ኢየሱስ የሚለው ስም እስትንፋሴ ነው። እውነቱ ይሄው ነው። አምነው የጠሉት ሁሉ በገፍ የተገፉ ስንቶች በሚነድ እሳት በቀስቱ ፊት አለፉ። አንገታቸውን ለሰይፍ ለስለት እየሰጡ ቤት ሀብታቸውን ጥለው ከአገር ተሰደው ወጡ።
አሜን የሆነው እንዲህ ይላል። አሜን የሆነው አሜን አልፋው ኦሜጋ ለዘላለም እንደኔ የሚያድን
ማልደራደርበት ማልቀብረው እውነት አንገት የማያስደፋኝ የማላፍርበት ኢየሱስ የሚለው ስም እስትንፋሴ ነው። እውነቱ ይሄው ነው። አይሁድ አትቃውሙ አትሟገቱ ስሙን በደሙ ፈሳሽነት ቀድሶታል ዓለሙ እንደ በግ አንገት ደፍቶ ኮረብታው ላይ ያየነው ኢየሱስ የእግዚአብሔር ልጅ በእርግጥ የዓለም ጌታ ነው።
አሜን የሆነው እንዲህ ይላል። አሜን የሆነው አሜን አልፋው ኦሜጋ ለዘላለም እንደኔ የሚያድን
ማልደራደርበት ማልቀብረው እውነት አንገት የማያስደፋኝ የማላፍርበት ኢየሱስ የሚለው ስም እስትንፋሴ ነው። እውነቱ ይሄው ነው። ስሙ ነው ሰው ያረገን፣ ስሙ ነው ስማችን። እኛ አምባብን ስም አለን፣ ቆሽሿል ልብሳችን። ዘላለም እያጽናና ትናንትን ባያስረሳ ውጊያማ በጠፋን በተረሳ
አሜን የሆነው እንዲሄዳል አሜን የሆነው አሜን አልፋው ኦሜጋ ለዘላለም እንደኔ የሚያድን
ማልደራደርበት ማልቀብረው እውነት አንገት የማያስደፋኝ የማላፍርበት ኢየሱስ የሚለው ስም እስትንፋሴ ነው። እውነቱ ይሄው ነው። ማልደራደርበት ማልቀብረው እውነት አንገት የማያስደፋኝ የማላፍርበት ኢየሱስ የሚለው ስም እስትንፋሴ ነው። እውነቱ ይሄው ነው።